ጤና ይስጥልኝ ጉዳይ የደወሉት ሀና እባላለሁ። እባክዎን ልርዳዎ? Hello እንትን ለድርጅታችን እንትን hello
Hello።
Hello
እሺ፣ አሁን ይሰማል። አሁን ይሰማል።
ለድርጅታችን ጥበቃ ፈልገን ነበረ።
እሺ፣ የእርስዎን ስምና የእርስዎ ሙሉ ስሞትን ይንገሩኝ። ሄሎ።
የእኔ ቃል ኪዳን ቃል ኪዳን ምስጋናው
ቃል ኪዳን ምስጋናው።
አ የስራ ቀንና ሰዓት
ለጥበቃ እኮ ነው።
አዎ፣ በቋሚነት ነው የፈለጉትኝ እዛው የሚኖር
እውነት ነው የምትፈልገው? አዎ።
ኦኬ፣ እንደዚህ አይነት ባለሙያዎች የሉንም እኛ።
አዎ፣ በቋሚነት በሰዓት ተቀጥሮ ምናምን የሚሰሩ ነው?
እዛ የሚኖሩ። አዎ፣ በሽፍት
እሺ።
እሺ፣
በሽፍት።
መልካም ቀን ይሉት።
አስራ ሁለት ሰዓት ነው በፊት አስራ ሁለት አስራ ሁለት ይቅርታ ሰዓት ግን ላይ ድምፅዎት በጣም ይቀ- ይቆራረጣል።
ይደውላለሁ።
ሄሎ